ሰላም ጤና ይስጥልኝ Best Bet ኧረ ትናንትና ሁለት ሰዓት የላኩት መቶ ብር በአየር ላይ ቀረብኝ። አሁንም ልኬ መቶ ብር ቀረብኝ።
withdraw ነው ወይስ deposit ነው?
deposit deposit text ኡን Telegram ላይ ልከውልናል።
አዎ
ማን ልበል ቴሌግራም ላይ ስሞትን?
አማኑኤል
እሺ አንዴ ጠብቁኝ። እህ
አሁን የአሁኑንም ላክልኝ።
አዎ አማኑኤል እሸቱ ነው አዎ
የላኩልን transaction ID ነው።
አዎ ይቅርታ አንዴ ሙሉ text ኡ ነው።
ሙሉ ሙሉ text ሙሉ ቴክስት ላላከላችሁ